ሄሎ ጤና ይስጥልኝ ጤና ይስጥልኝ።
ታመነች ከቺፕቺፕ ነው የምደውልልዎት እሺ።
ዛሬ ዛጎልቺት ነበር አይደለ አዎ፣
ኦኬ ድራይቨር አልደወላለሁትም አልተደወለልኝም።
ኦኬ እሺ ምን ትንሽ እጥረት ስላለ ነው እና ያልናክ ነው ነገ ላስልክልዎት እቃውን
እህ እህ፣
እጥረት ስላለብን ነው እና ያልናክ ነው ነገ ላስልክልዎት እቃውን
ነገ እሺ፣ ነገ የሚመጣልኝ ከሆነ ነገ የት ላስልክልዎት ቦታ እ፣ መልካ ሆቴል፣ ቸርችል መልካ ሆቴል፣ ቸርችል መልካሽ መልካ ህንጻ፣ ሳሙናም አለ።
okay እሺ ይላክልዎታል በዛው location መልካም ቀን okay፣ እሺ።